ጤና ይስጥልኝ ከቢጃ ኢትዮጵያ ነው የምደውልልዎት።
ኬት?
ከቢጃ ኢትዮጵያ አልሚ ባርኖት አይደለ?
አዎ
አዲስ የቢጃ የመለያ ቁጥር ልከን ነበረ በቴክስት ደርሶታል።
የምን
የቢጃ የመለያ ቁጥር የመለያ ቁጥር ልከንልዎት ነበረ በስልክዎት።
አ- አልመጣልኝም። ለምንድን ነው እኔ እኮ በዚያ ወርጄ የቢራ ቢራ ነው
አዎ እ የቢራ ነው አልደረሶትም?
አልደረሰኝም። አውርጄ እኮ አላውቅም እናንተ ጋር
አዎ ሄሎ።
እ፣ ደንበኛ አይደሉም ነው ደንበኛ ደንበኛ አይደሉም ነው?
አይ አይደለም። ከ- ከዛ በኋላ ግን አሁን ሌላ ቦታ ስለሚከፍት ያለሁት አንድ ነገር ከተባባራችን ሌላ ቦታ ክለብ እየከፈትኩ ነው። እዛ አይነት ጨርጨር እንጂ እስካሁን አውርጄ አላውቅም። አዲስ ግን ለገና እየከፈትኩ ነው ገና።
እሺ እ?
እሺ እሺ እሺ እሱን ለማረጋገጥ ነው። እሺ ደንበኞች መልካም እሺ